ከቶ አይቀርም ሞቱ ምንም ቢታክቱ ከቶ አይቀርም ሞቱን ምንም ቢታክቱ ምን ቢሰነብቱን እጹብ ድንቅ እንጂ ነው የጌታ ስቅለቱ እንዲህ በአርምሞን እንዲህ በአርምሞን በእንዲህን ያል ምክንያት አልቀው ሕፃናቱ የዮሴፍ ሶሎሜን ጌታ ከነናቱ ሆረ ደብረ ብስቋም ሆረ ደብረ ብስቋም ምድረ ግብ ስደቱን በዚያ በበረሃን በመንከራተቱን ውሃ እየለመነች እመቤት እናቱ የሄሮድስም ጥፋት ተሰማና ሞቱ ምድረ ናዝሬት ገባች ከህይወት ርስቱን ወዲያውም ደረሰን ለመምህርነቱ አርባ ሌሊት መዓልት ጾመ ወጸሎቱ በእደ ዮሐንስ በእደ ዮሐንስ በባሕረ ዮርዳኖስ የጌታ ጥምቀቱ ተጽዕኖ ገባንም በነአስ እድገቱን ሆሳዕና ዳኑት ለዓለም መድኃኒቱን ኪራ ላይ ሶም ብለው ሰደዋል ካህናቱ ደቂቀ ሰራዊት አልቀሩም አበይቱ ጌታችን ተይዞን በጊዜ ሰለስቱን ወድቆ ተገረፈ ለምለም አካላቱ ሰቀሉ ከኢየሱስ ግፍኦ ምዝንቱ ዘለፌ ወለፌን ዘለፌ ወለፌን አልባን ተማቱ ፀሐይም ጠለቀች ሆነ እንደ ሌሊቱን ጨረቃም ደም ሆነ ሸሸ ብርሃናቱ ሳሩም ደረቀናን ቅጠሉም አትክልቱ ከዋክብት ረግፈው ታቱ ካሉበቱን ሲገርፉት ሲያዳፉት ሲወድቅ በደረቱ በስተኋላ ቁመው ስበው በደረቱን በስተፊቱ ቁመው ስበው ወደ አንገቱን ስቅሎ ስቅሎን አሉት ሲዛቡት ሲገርፉት ሲያዳፉት ሲወድቅ በደረቱን በከየት ማርያም በከየት ማርያም አዘነች እናቱን ጌታችን ተነሳን ምድረ ቀራንዮን መስቀል መሰረቱን ጌታችን ተነሳን በለተ ሰንበቱን መንኮስቆሉ ቀረን መጣ ጌትነቱ ጽኑ ሽብር ሆነን አይሁድ ተጸጸቱ ዲያብሎስ ድል ሆነ ከነ ሰራዊቱን ቁልቁለት ወረደን በመትትርስቱ አዳምን አወጣው ምስለ ብእሲቱ ወዲያው ገነት መራው ከቀደምት ርስቱን እጹብ ድንቅ እንጂ ነው የጌታ ስቅለቱ ከቶ አይቀርም ሞቱን ምንም ቢታክቱ ከቶ አይቀርም ሞቱን ከቶ አይቀርም ሞቱን